ሄሎ
ሄሎ
አቤት።
እንዴት ነሽ ኤደን?
እግዚአብሔር ይመስገን።
ሰላም ነው። ምን አስቸግሯችሁ ነው?
እንትን ኮምፒውተሩ ላይ Chrome የለም።
Chrome የለም?
አዎ፣ ትናንትና motherboard እንዲህ ብሎ ነበር።
እ
ከዛ ዛሬ ደግሞ Chrome የለም። ዛሬ እንትን ስንከፍተው የለም Chrome okay፣ እሺ፣ ሰርቶልን።
እሺ፣ እሺ፣ ችግር የለውም። accept በይው ግን አንዴ እንዴት ኩን እሺ፣ እሺ acce- አሁን በይው።
እሺ እሺ፣ እሺ እናትሽ